ጤና ይስጥልኝ ቤት ቤት ቤቲ ነኝ የምለው
ማታ withdraw አድርጌ ነበር እና
እሺ ብሩን ሳየው አሁን አልገባም ወደ ቴሌ ብር።
በዚህ ስልክ ነው
አይ በሌላ ስልክ እሺ ንገረኝ ሰማንያ ዘጠኝ እሺ አስራ ዘጠኝ እሺ ሰላሳ አምስት ዜሮ አምስት ሰላሳ አምስት ዜሮ አምስት
ስንት ብር ነው አስር ሺህ ብር እሺ አንዴ ጠብቀኝ check ላድርገው Good morning. እሺ አስር ሺህ ብር ወደ ቴሌብር account አስራ ሶስት አስራ ሰባት ሰላሳ አምስት ሀምሳ አራት ሄሎ ሄሎ ይሰማል አሁን
ዘጠኝ አስራ ሶስት አስራ ሰባት ሰላሳ አምስት ሀምሳ አራት ላይ ነው የላከው።
በዚህ ስልክ ማለት ነው
እሺ confirm አድርጌልሃለሁ። process አድርገው ስጨርስ ይገባልሃል። ስለደወልን እናመሰግናለን። መልካም ቀን